ተቃራኒ ያለው ይዤ ገብቶብኝ ነበረ። እናትሽ ስንት ነው ኦርደር ነበር?
እሺ፣ ሶስት ወርደ ነው ያልኩት እና ሌላ አንዱ ልታስወጭልኝ ነው።
እስኪ እሺ ንገረኝ ነው ኦርደር ነበሮቹ።
እሺ፣ ልንገርሽ እሺ ንገረኝ።
እስቲ ባናርጎት ነው። አንደኛው ዘጠና ሰላሳ ስድስት እሺ፣ ዘጠና ሰላሳ ስድስት ሰላሳ ስድስት ሌላኛውስ?
ዘጠና አስራ ስምንት አስራ ስምንት ሌላኛውስ?
ዘጠና ሰማንያ ዘጠኝ ሰባ አንድ እ እ ሰማንያ ዘጠኝ ሰባ አንድ ሰባ አንድ ነው።
አ ሰማንያ ዘጠኝ ሰባ አንድ አንደኛው
እሺ የትኛው ነው እንዲወጣልህ የፈለገው?
ዘጠና ሰላሳ ስድስት
ዘጠና ሰላሳ ስድስት መስመር ላይ ጠብቀኝ።